አብሬስትልን ቤስት ቤት ሄሎ አብሬስትልን ሰላም ነው።
አብሬስትልን አለናለ ቤስት ቤት ነው።
እም ከአካውንት ላይ ዊዝድሮ ለማድረግ ፈለግኩና አልሰራልኝ አለ። እ እም እም አንዴ ጠብቀኝ።
ሄሎ ቆራርጣለሁ ማለት ነው። ሄሎ
ሄሎ ወዬ ወዬ እናት ሰላም ነው እንዴት ነው?
አለን።
withdraw ለማድረግ ፈለግኩኝና አልሰራልኝ አለ።
ምንድን ነው የሚለ?
not insufficient balance ይላል።
ብር እያለው
አዎ አለው።
እ፣ ከእንትኑ በላይ ሆነ ነው። በሳምንት ስንት ያውጥተዋል አባ?
አረ እስካሁን ምንም አላወጣው። የመጀመሪያ ነው ማለት ምን መሰለህ ሀሳብ እኔ ብዙ ብር አስገብቼ እየተጫወትኩ ከዛ እንዴት withdraw እንዴት ነው የሚሰራው ብሎ check ለማድረግ ብዬ ማለት ነው እሺ አራት መቶ ብር ዛሬ deposit አደረኩኝ እሺ
እና አሁን እስኪ እንዴት ነው withdraw እንዴት ይሰራል አይሰራ የሚለውን check ለማድረግ ስትሞክር ሶስት መቶ ብር
እሺ ከዛ አልሰራልኝ አለ insufficient balance ምናምን አለኝ። ምንድን ነው ማድረግ ያለብኝ?
እሺ ስልክህን ንገረኝ።
ዜሮ ዘጠኝ ስልሳ ሰባት እሺ ሰማንያ እሺ አርባ ስምንት ዜሮ ዜሮ
አራት መቶ ብር አለው በእርግጥ አዎ ሶስት መቶ ብር ነው withdrawal ታውቃለህ አይደል?
አውቃለሁ። አዎ።
አዎ በቃ ትንሽ ማንቀሳቀስ አለብህ deposit አድርገህ ወዲያው withdrawal ስላዘዝከው ነው እሺ
okay መጫወት አለብኝ።
አዎ ትንሽ መጫወት አለብህ ለዛ ነው እንግዲህ
okay እንዲሰራል ማለት ነው።
አዎ ይሰራል አይ በቃ እንደዛ ከሆነ ትንሽ ተጫወትበት እሺ እሺ እሺ፣ እሺ።
መልካም እሺ